የቤተመንግስት ትምህርት ቤት በአዲስ ነኝ።
deposit አድርግቼ አመልክቼ ነበር ትንሽ ጠበቅ ብላችሁኝ እስካሁን ያው አላጋችሁልኝም። በሰላም ነው?
ምን አልከኝ ወንድሜ?
deposit አድርግቼ ነበር እና ቀን እሺ
አመልክቼም ነበር ቴሌግራም ላይም እ, ይላካል ምናምን ብሎኝ ነበረ። ምንም እስካሁን እየጠበቅኩ ነው ከቀን ጀምሮ ማለት ነው።
ገባኝ። አሁን ገና ነው approve ማድረግ የጀመሩት። ይገባላል። እሺ ትንሽ ታገሰን ወንድሜ።
አረ ቅድምም ትንሽ ታገስ ብላችሁኛል። ምንድን ነው
ገባኝ። ይሄ ከኛ አይደለም ችግሩ ከቻፓዎች ነው። አሁን ግን እያስተካከሉት ነው። እሺ ይቅርታ በጣም
አረ፣ ለማንኛውም እሺ፣ ችግር ይቅርታ።
የለውም ግን እ, ብታፈጥኑት በጣም ደስ ይላል።
እሺ እሺ